ዳግመኛ ማክበር የምንደርዳዎት
የሀገር ውስጥ ለማዳመጥ ነበር።
አንድ ቁጥር የሚጫኑት
እ
አንድ ቁጥር ነው የሚጫኑት ደንበኛ
እዚህ ስልሳ ሁለት አዲስ አበባ ምናምን ነው።
አዎ ስልሳ ሁለት ዘጠና ሁለት ላይ ተጭነው አንድ ቁጥርን ሲጫኑ የሀገር ውስጥ ሬዲዮዎችን ማዳመጥ ይችላሉ። ሁለት ቁጥርን ሲጫኑ የውጭ ሀገር ሬዲዮ ቢቢሲ ማዳመጥ ይችላሉ ማለት ነው።
ነው። እሺ አመሰግናለሁ።
እሺ ወንድሜ፣ እሺ፣ መልካም ቀን። ስለደወሉ እናመሰግናለን።
እሺ እሺ